hello hello ሰለሞን አቤት እም፣ ይሄኛው እኮ የእንትን የ cashier ኡን ብቻ ነው የላክልኝ አይደል?
ምን እ፣ ሌላ ልላክልሽ አንቺ አይ አይደለም፣ የ TV game የምታጫውትበት የትኛው ነው?
ቲቪውን የማጫወትበትማ እንትን ነው ይሄ ከስር ያለው ይሄ ኬብል የሚሰካካበት አለ አይደለ ይሄ የ የኮምፒውተር ከስር on off የሚደረገው monitor ነው የሚባለው አዎ አዎ፣ ከስር ያለው ማለት እሱ ነው እንጂ ቲቪውን ማጫወት የላከው AnyDesk ላይ የለም እዛ ላይ አይደል?
የቲቪው እኮ እንትን ነው ይሄ የኬብል ምናምን የሚሰካካበት ነው እኮ የቲቪውን ነው የምንፈልገው፣ game ኡ የምታጫውቱበትን run እሱም እኮ- የምታደርጉበትን የካሸ TV ውን ከ TV ጋር የምታገናኙበትን ማለት ነው።
okay እሺ እሱ እንትን ነው እንደዚህ AnyDesk እሱ ማየት እንችላለን እኔ ካደ ዝም ብዬ ኬብሉ ምናምን እ፣ ላዩ ላይ ያለውን አንስቼ ላክልሽ
እም፣ አይ ኬብሉ ሳይሆን የሚያስፈልገኝ አሁን run ሲያደርግ ለምን እንደሚቆምባችሁ እሱ ምናምን check ለማድረግ ነው።
እስቲ ቆይ እሺ ልላክልሽ እሺ በቃ ግን እሱ ቲቪውን የሚያጫውትልን ነገር ግን እንደዚህ ኮምፒውተር ምናምን የለውም ታውቂያለሽ አ? ያው ከምን ጋር ነው ከ monitor ኡ ጋር ብቻ ግን የተገናኘው?
ከ monitor ኡ ጋር ብቻ ነው ቲቪው የተገናኘው እሱ ስለዚህ ቲቪው ላይ ነው የምትመርጡት ማለት ነው
ቲቪው ላይ እ ነው የምትመርጠው ማለት ነው አይደለ?
አዎ game ኡን run የምታደርገው ከ- click አድርገህ የትኛው ላይ?
game ኡን click እና ልክ monitor ኡን on off on ስናደርገው ማለት ነው እ፣ okay game ኡ ይጀምራል okay okay። ሲጫን እንዴት ተጫነላችሁ ታዲያ?
እ ሲጫን እንዴት ተጫነ?
ሲጫን እዛ ላይ ነው የተጫነው ከዛ በኋላ እንትን mouse እዛ ላይ ሰክተው ምናምን ነው እንትን የሚሉት በሌላ ኮምፒውተር ላይ አድርገው አዎ አዎ፣ mouse እዛ ልክ ላይ አሁን ተከፈተ።
እንደዛ ነው I think check ማድረግ ያለብን ለምን run እንደማያደርግ።
okay ስለዚህ አሁን እ፣ አጠፋፍተን ከእንደገና እናቅልሽ አሁን ደግሞ እየሰራ ነው እየሰራ ነው አሁን አሁን እየሰራ ነው በመሀል ነው stuck የሚያደርግባችሁ።
በመሀል የሆነ ሰዓት ላይ stuck ያደርጋል አሁን
እሺ በቃ check አድርገውና እስኪ ድጋሚ ከመጣ ወይ ከማስጀመር እዛው stuck ባደረገበት አጥፍተክ እኛ አዎ።
check እናደርገዋለን ትልከውና።
በቃ እሺ እስቲ እንትን ያደረገውን አሁን እዛ ላይ ልታዩ ትችላለሽ ይሄ ቪዲዮ ነው የላኩትን እ
እንዴት stuck እንደሚያደርግ ምናምን ነገር እዛ ላይ ልታዩ ትችላለሽ አለ ገባሽ?
እቃው አዎ አይ refresh ለማድረግ ነበረ ላክልኝ አልኩት።
በቃ እሺ ቆይ እስቲ ወይ ካጠፋብኝ እንደዛ አደርጋለሁ በቃ እሺ እሺ ሰላም ነሽ?